ናካልደማ ማካልደማ ደማ መዳንቺ የለም ነረንዳንቺ የለም ነረንዳንቺ የለም ረንዳንቺ የለም ረንዳንቺ የለም ቤትሽና ቤቴ አግደመል አግደመት አንገቴ ጠመመ ስጋና የድመት ቤትሽና ቤቴ ቅርብ ለቅርብ ነው ካየው ሰንብቷል ሳላገኘሽ ምነው ናካልቴና ናካልቴና ቴና ነሽሙንማ ናካልደማ ማካልደማ ደማ መዳንቺ የለ አካልቴና ናካልቴና ቴና ነሽሙንማ ናካል ደማ ማካል ደማ ደማ መዳንቺ የለ ነርዳንቺ የለም እርዳንቺ የለም እርዳንቺ የለም ነርዳንቺ የለም ስትመላለሺ ስትጂ ስትመጪ መጨነቅ አልቀረም ስትገቢ ስትወጪ አልገባሽም እንጂ ሆንሽ ጎረቤቴ ሰንብቷል መውደድሽ ከገባ ካንጀቴ ናካልቴና ናካልቴና ጤና ነሽሙንማ ናካል ደማ ማካል ደማ ደማ መዳንቺ የለም ናካልቴና ናካልቴና ቴና ነሸሞንማ ናካልደማ ማካልደማ ደማ መዳንቺ የለም ነረንዳንቺ የለም እረንዳንቺ የለም እረንዳንቺ የለም ነረንዳንቺ የለም ባትበጂ ነው እንጂ ለመፍራት ቁም ነገር መች ይጠፋል ዘዴ እኔን ለማናገር እስኪ ልጠይቅሽ ችላ ያልሽኝ ይቅር አይሆንም በለሽ ነው የጎረቤት ፍቅር ናካልቴና ናካልቴና ቴና ነሽሙንማ ናካል ደማ ማካል ደማም ደማ መዳንቺ የለ